ይስጥልኝ ጌት የጥሪ ማዕከል እባክዎ ምን ልርዳዎት? ሄሎ ሰላም ጤና ይስጥልኝ እግዚአብሔር ይመስገን ምን ልርዳዎት? እሺ እሺ ምን መሆኑን ለማወቅ ይቅርታ ድምፅዎ ትንሽ ጫጫታ ስላለው በደንብ አልገባኝም ይደግሙልኛል?
የሳውዲ እስኪቆጥር ወደ ሳውዲ ከኢትዮጵያ እሺ ሳውዲ የትኛው ከተማ ነው ከአዲስ አበባ ወዲያ? ሳውዲ የትኛው ከተማ ነው የትኛው ከተማ? ሪያድ እሺ ለመቼ ነው የሚፈልጉት?
በሳምንት ውስጥ
እሺ መሄጃ ብቻ ነው ወይስ ደርሶ መልስ ነው? እሺ መመለሻው ለመቼ ነው? መመለሻው ለመቼ ነው መመለሻው?
እዛ የምቆየው አራት ቀን እና አንድ ለት
እሺ check ላድርግልዎት ዋጋውን እሺ ዋጋውን ልይልዎት ዋጋውን ልይልዎት እሺ በ EgyptAir አለን flight ሄሎ በጣም ይቅርታ መስመር ላይ ካስጠበቅኩዎት በ EgyptAir አንድ flight አለ ከአዲስ አበባ በ- በሪያድ በኩል አድርጎ አሚን በካይሮ በኩል አድርጎ ወደ ሪያድ የሚሄድ ያዘኝ ሺ ስምንት መቶ ሰማንያ ስድስት ብር ነው ደርሶ መልስ ደርሶ መልስ ለአስራ አምስት ቀን ሰባ ዘጠኝ ሺ ስምንት መቶ ሰማንያ ስድስት ብር ሰባ ዘጠኝ ሺ ስምንት መቶ ሰማንያ ስድስት ብር ምን አሉ? አዎ አዎ በትክክል ሌላ የሚያጫውት አለ?
አይ በቃ ይሄን ነው
ስለደወልን እናመሰግናለን መልካም ጊዜ ይሆንልዎት